ሄሎ ሄሎ፣ ጤና ይስጥልኝ።
አብስጥልህ ሰላም ነው?
ከች- ሰላም ከቺፕቺፕ ነበር የምንደውልሎት።
እሺ ስለ service ኣችን ያለውትን አስተያየት ለመቀበል ነበር የደወለው።
አይ ቆንጆ ነው፣ በጣም ደስ ይላል።
ተመችቶታል?
አዎ በጣም እሺ፣ ቢሻሻል ወይም ብጨምር ብንጨምር የሚነግሩ ነገር አለ? ይሄ ነገር ብጨምሩ more ከእናንተ order ማድረግ አዎ፣ እንችላለን።
አንዳንዴ እንትኑን አይ ቲክቶክ ቆንጆ ነው ግን እም፣ ገና አንድ ብቻ ነጭ ሽንኩርት ፈልገን አ፣ በኬጂ ነው በምን እንደተጻፈ ግልጽ አልሆነም።
Okay፣ በግራም ነው ከግራም ከሩብ ጀምሮ አለ።
okay እሺ ይሁን፣ ቆንጆ ነው።
እሺ፣ ስለዚህ ሁሉም ነገር በጣም- አዎ፣ ተመችቶታል።
ቆንጆ ነው። አዎ ተመችቶናል።
እሺ፣ እሺ፣ እናመሰግናለን።
እኛ ምናምን እሺ።
ቻው